ያስጥልን ቤት ፈሪስ የምለብነው
እናት አሁን አውርቼሽ ነበርና ይቆያል እንዴ ሲስተም?
አይ አይቆይም። እየመለስ
አ፣ እየሞላው አሁን ልጫወት ነበርና ሰዓት እንትን ሌል ነው መሰለኝ። ምን ያክል ደቂቃ ይቆያል ለመገመት?
አሁን የደወልክበት ነው የቤት ቤት ቁጥር
አዎ 19 ቤት።
ቴሌግራም ላይ ልከህልን ነበረ?
አይ አላኩም።
ቴሌግራም ላይ ላክልን። እሺ ቴሌግራም ላይ dep- deposit ነው አይደለ ያረከው?
deposit አ፣ መጀመሪያ 50 አሁን ደግሞ 40 አድርጌ ነበርና deposit ስታደርግ የደረሰ text text ቴሌግራም ላይ ላክልን።
ኦ እሺ እሺ።
እሺ